ሄሎ ወይ ብሩክ ወይ ቤትዬ፣ እንዴት ነህ?
እኔ ደህና ነኝ እግዚአብሔር ይመስገን። አንቺ ደህና ነሽ?
አለን ይመስገን።
ተከራከርኩ?
confuse እንደሚያደርግ ታውቃለህ ማለት ነው። ቤስት ቤት ላይ እና እ።
ሌሎች website ላይ ተቀያይሮ ሲመጣ ቦታው ማለት ነው። አንዳንድ ጊዜ እንደዚህ happen ያደርጋል system ማለት ነው። ስለዚህ ቤስት ቤት የሚወስደው እርምጃ ምን እንደሆነ ታውቃለህ? void ነው የሚሆነው።
void ምን ላይ ጨዋታው አልቆ እኔ ራሱ ቢን ተጫውቼው አረንጓዴ አብርቷል ቤስት ቤት ላይ።
አ no እዛው ሌላ ትኬት ላይ አዎ ሌላ ትኬት ላይ መድኃኒዓለም sure እግዚአብሔር በቃ አሳይሻለሁ ትኬቱን ከፈለግሽ።
provider ኦቹ ላይ ልጠይቅልህና ከዛ እናወራለን።
አይ ምንም እኮ ተመላሽ ነው። አንድ ብር ብትጨምሩልኝ ነው ጭቅጭቅ የጀመርኩ።
ችግር የለም ቤት- ብሩክ፣ ቤትዬ ነው ችግር የለም እስቲ ዝም ብለሽ እ፣ አልፍ- አልፋታሽም ዛሬ ዘራ በእኔ ነው የምትይው ስራ።
ችግር የለም እሺ እሺ ቤትዬ አመሰግናለሁ።
እሺ